ለእንጀራ ችፕ እባክዎ ምን ልርዳዎ?
order አድርገን አልደረሰልንም፣ ቆየብን።
ዛሬ ነበር order ያደረጉት አዎ፣ ትላንት ለዛሬ።
በዚህ ስልክ አዎ
ማህሌት አዎ
ይቅርታ location የት ብለው ነበር የሞሉት?
ሶስት ቁጥር ማዞሪያ ቶታል አካባቢ
ሶስት ቁጥር ማዞሪያ አዎ ሳይደርስ ስላሴ ጀርባ ቦኖ ውሃ አካባቢ
እዛ ነው የሞሉት location።
ቦኖ ውሃ አካባቢ
okay ይቅርታ በጣም ዛሬ ግን ይሄ order ዎት አልወጣም። ማታ ላይ ነበር completed ብሎ ያለቀው።
እም?
ማታ ላይ ነበር ያለቀው።
አዎ completed እኔ እንጃ፣ ብሎ አዎ፣ የጨረሰው አዎ።
ማታ ነው።
አዎ ት- ትላንት አዎ እ፣
ይቅርታ product ኡ አልወጣም ዛሬ ማ እሺ በቃ።
ነገ ነው ለነገ ነው የሚመጣ- አዎ ነገ ነው የሚመጣሉት።
እሺ መልካም ቀን እሺ።
እሺ